Hello?
Hello.
Hello?
አቤት ጤና ይስጥልን።
አንስተልኝ።
ቅሬታ ለመቅረብ ነበረ።
እሺ።
እ፣ ሰላም ቆርጠን ነበረ ትኬት እሺ። እሺ።
ትኬት ከቆርጥን በኋላ ሁሉ መንገዱ እንደተበላሸ እያወቀ እም፣ አርማ በር ላይ ውረዱና ሌ- ሌላ ከፍላችሁ ሂዱ ምናምን ነገር አለ።
እሺ።
ተጨማሪ አራት ሰዓት ሙሉ አስጠብቋል። ተጨማሪ ለገንዘብና ለእንግልት ነው የተዳረግነው።
እሺ።
ማረጋገጫ ታጠጥሮ ምናምን ትፈልጋለች።
እ፣ ያው እንትን እያልኩ ነው እያስገባሁ ነው ለዛ ነው። እሺ።
ስለዚህ ልጠብቅሽ ወይስ አይ የሆነች ልጅ አሁን ደውላልኝ ስለነበር